Hello, Jonas Milosevic. Hello, Jonas Milosevic. ምን ነበር?
ከ betting ነበር የምደውለው ከጂጂጋ ቢጫ ፎቅ።
እሺ
እንትን በልተን ትናንትና ቆርጠን በልተን ነበር። እዚህ ደግሞ ብር የለም ማለት ከትናንት ወዲያ ሶስት ቀን አራት ቀን ይሆናል ያልተከፈለ ማለት ነው። እኛ እሺ ስን- ስንቆርጥ ብራችን አውጥተን እንትን የምንለው በፈለግነው ሰዓት በሄድንበት ሰዓት እንድናገኝ ነው። ምንድን ነው እሺ። ጅግጅጋ ቢጫ ፎቅ ነው ያልከኝ?
እ?
ጅግጅጋ ቢጫ ፎቅ ነው ያልከኝ?
አዎ ጂጂጋ ቢጫ ፎቅ እሺ፣ ደውለን እናናግራቸዋለን። መልሼ እደውልልሃለሁ። እሺ